hello ሰላም ጤና ይስጥልኝ።
አቤት ሰላም ነው።
እግዚአብሔር ይመስገን ሰላም።
ቺፕ ቺፕስ ነው።
አዎ ነው፣ ልክ ነው።
okay እቃ ይዘን ነበረ ትናንትና፣ እሺ
አልደረሰንም እስካሁን። ከቢሮ ልንወጣ ስለሆነ ከመጡ ያጡናል ብለን እስኪ ስልክ ቁጥር ይንገር።
መርጋ ዜሮ ዘጠኝ ሰባ ሶስት ቁጥሩን ንገረኝ። ዜሮ ዘጠኝ ሰባ ሶስት ሰማንያ ስምንት እሺ አርባ አንድ ሙሉ ወንድ ሰላሳ መጨረሻው
መርጊያ በሚለው አዎ መርጋ ጥና መርጋ አመና የሚለው
አዎ okay፣ አዎ ወጥቶሎታል። የ driver ቁጥር ልስጦት
okay ያው ንገረኝ።
ዜሮ ዘጠኝ ዜሮ ሁለት ዜሮ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ ቆይ ቆይ ጠብቀኝ ጠፋብህ። ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት
ሀምሳ ሁለት ሰባ አምስት ሰላሳ አንድ ሰባ አምስት ሰላሳ አንድ አሉላ ይባላል። ነው የት እንደደረሰ ይጠይቁት።
ማን ይባላል? እሱ አሉላ አሉላ። እሺ አዎ።
እናመሰግናለን።
መልካም እሺ thank you